ምሳሌው ደረሰ አምላከ ምሕረት ምሳሌው ደረሰ አምላከ ምሕረት ፍሬው ከገለባ የሚለይበት ፍሬው ከገለባ የሚለይበት ክብርን ተጎናጽፎ ዳግመኛ ሲመጣ ክብርን ተጎናጽፎ ዳግመኛ ሲመጣ ጻድቃንን ለመሾም ኃጣንን ሊቀጣ ጻድቃንን ለመሾም ኃጣንን ሊቀጣ ለአብርሃም ለይስሐቅ የሰጠኸውን ለአብርሃም ለይስሐቅ የሰጠኸውን ዛሬም ለሕዝቦች ስጠን ሰላምን ዛሬም ለሕዝቦች ስጠን ሕይወትን